ሄሎ
ሄሎ ከማል ሄሎ አቤት።
ከማል ነህ አይደለ?
አዎ አዎ።
ሰላም እንዴት ነህ? ራሄል ነኝ ከቤት ቤት ነው የምደውልልህ።
እሺ
እሺ ጥያቄ ምን ነበረ? ይቅርታ ጥያቄ የነበረኝ ትን- ትናንት ማታ የተጫወትኩትን እንትን history አያሳየኝም። ከሶስት ቀን በፊት ነው የሚያሳየኝ። ማታ ደግሞ በልቼ አሁን history bet history ይል ስለው አጣው። ስለዛ ያው ችግሩ እኔ ምን እንደሆነ እኔ ጋር እኮ እያሳየኝ ነው የላኩልህ account history ህ ላይ ያገኘሁትን ነው።
መጨረሻ የተጫወት ምን ማን ነው ምን ጊዜ ነው የሚለው
ብዙ ነው፣ ግማሹን ቆርጬ ነው የላኩልህ፣ ሁሉንም አይደለም።
መጨረሻ አካውንት ሂስትሪ የተጫወት ላይ
መጨረሻ የተጫወትኩትን የተጫወትኩትን በሶስተኛ እንትን ሶስተኛ ወር ወር ሶስት ነው የሚለው እኔ ደግሞ ዛሬ ማታ ነው የተጫወትኩት። ትናንት ማታ ወር ሶስት አይደለም የሚለው የትናንትና ነው የላኩልህ። screenshot ኡን የላኩልህ የትናንትና ነው፣ የሶስተኛ ወር አይደለም።
የ- የትናንትና ነው የላክሽልኝ?
አዎ የላኩልህ የትናንትና ነው። ስለዚህ አሸንፊያለሁ የምትል ከሆነ የ game ን history አሁን የላካውን የ game ን history ገና bet ከማረግህ በፊት የሚመጣውን ነው። bet ያድርጉ የሚል ጽሑፍ አለው ካስተዋልከው።
እኔ ማውቀው ማታ በልቼ ልክ ገንዘብ ስላጣው ላወጣው ስል አጣው በገንዘብ መየት እንደ የ- የ game ኡን history እና round ኡን ላክልኝና check አደርግልሃለሁ። ችግር የለውም።
history አያሳየኝ። ሶስት ከሶስት ቀን በፊት ነው የሚያሳየኝ።
ያሳየኝ እኮ ነው እኔ ጋር ከማል እሺ፣ ያሳየኝን እሺ፣ እኮ ቆይ ነው አሁን- የላኩልህ።
አሁን አረጋግጬ እንደገና አይቼ አድርገው።
ላሳዩ እልክልሻለሁ።
እሺ